ጤና ይስጥልኝ አሪፍ ነኝ ማሌት ነኝ በምን ልርዳዎት ተደውሎልኝ ነበር። አሁን deposit ስታረግ ከዚህ በፊት ሪፖርት አድርጌ መግባቱን check አድርግና ደውልን ብሎኝ ነበር።
እሺ ገብቶሎታል?
የገባው ግማሹ ነው ነው
ምናምን?
እየዘገየ ነው የሚገባው። የገባው አንዱ ብቻ ነው፣ ሶስቴ ነው የተቆረጠው።
አንዱ ብቻ ነው የገባው። የስንት ብር የሚለው ነው የገባው?
መቶ አርባ ብር የሚለው መቶ አርባ ነው መቶ ሀምሳ ብር አዎ ሁለት መቶ ሀምሳ ብር እና ሶስት መቶ ብሩ አልገባም።
ምን አሉኝ?
ሁለት መቶ ሀምሳ ብር እና ሶስት መቶ ብር የሚለው አልገባም።
እሺ እሺ፣ ይሄንን እኛም እናስተላልፋለን መረጃውን።
አዎ።
ስለደወሉ እናመሰግናለን። እሺ ያምን እሺ።
ይስተካከል እናደርጋለን።
እሺ ማማዬ፣ እሺ እሺ
እሺ